hello ስራው እንዴት ስራው እንዴት ምን አድርገህ በልተህ? ኧረ መንገድ ተዘግቶ ቆሜያለሁ ሚሼል ጋር እ ታክሲ ይዤ እ በእግሬ ብሄድ ይቀለኛል አ እውነትሽን ነው በእግሬ እባክሽ ደረስ ካሳም ይደውላል ገና አድማስ ጋር አድማስ ጋር አልደረስኩም እ ኧረ እየተመለስኩ እየተመለስክ ከሆነ እንዴት እ ወደ ቢሮ እኮ ነው ወደ ቢሮ እኮ ነው እና መንገድ ሊናገረኝ ይችላል አይታወቅም እ?
ለሁለት ተቀምጣችሁ ሰው አይናገርም።
ምንድን ምንድን ለሁለት ተቀምጣችሁ አይናገርም አይናገርም።
እ ሶስተኛ ሰው ቢኖር ለሶስተኛ ሰው የሚናገረው
ያኛው ምን ይለኛል ስለሚል ይናገር ይሆናል ብዬ ነው።
እ- አይ ብዬ ቆም አልፈልግም።
እና እሷ እና እንዴት ነው ታሪክ?
እሷ እንዴት ነው? ማሚ ደህና ነው?
እና ለሌሎች አለን አለ እንዴት ነው ስራ አሪፍ ነው? ስራ እንዴት ነው?
እነ ሙሉ ደርሰን ደግሞ ለብድር ዳካቸው እንዴ እነ ሙሉ እነ ሙሉ እነ ሙሉ ሙሉ ደረሰ ሙሉ ይደርሳ እ ለብድር መጥተዋል። ለብድር- ኧረ ጮክ በይ በእናትሽ ቀለብ። ወይኔ ለብድር መጥተዋል ቤት እኛ ቢሮ የት እኛ ጋር አ- መጥ- መጥ- መጥ- ያው መጡ የት እዛ እዛ እናንተ ጋር ቀለብ
እንዴ ሰላም እንዴ ከምን ማን ነው ከስራ ያለው? በጣም የሚጠላ ድምፅ ነው እ?
ወይ አንተ ልጅ ሊያወጣ አድርገሽ ነው እንዲህ ብትሆን።
ኧረ እኔ አይደለሁም። ስርዓት ግን እና ወዲያ ወዲህ ነው በጣም ይርቃል። ያጫታል።
ቆይ እስኪ አውራ አንተ አውራ እኔ ልስማ። እሺ
ቢሮ ምን እያደረጉ ነው? ፎርም ሊሞሉ መሰለኝ ብር ፈልገህ ብለው የብድር ነው ግርማ ሲያወራቸው ቆይቶ እ? እ?
ግርማ ሲያወራቸው ቆይቶ ወጥቶ ሄደ። እኔ የት እንደሄደ አላውቅም። እነሱ ግን ተቀምጠዋል።
እንዴ ሶስት መቶ ሰባ አምስት ሺህ እኮ አስገብታለሽ እዚህ ጋር ትቀልጃለሽ።
ምን
ብሩን እኮ አስገብታለች። ኧረ ወይ ቅድመ ቁጠባ
አዎ አስገብታ ጨርሳለች።
ስንት
አራት መቶ ነው እንሻለን አይደለም። የብድር- የብድር ነው አራት መቶ ሃምሳ ሺህ ነው። ባለፈው ስንት ባለፈው ስንት ያስገባነው? ሶስት ሰባ አምስት አ?
ለብድር ነው እሱ ለም- ለ- እሱ እሱ እኮ ታዲያ ለአንድ ነጥብ አምስት እኮ ነው ታዲያ እሱ የሚፈልጉት ነው
አንድ ነጥብ አምስት እፈልጋለሁ ብላ ነው ሶስት ሰባ አምስት ያስገባችው።
እንዴ?
እንደዛ እና ጨመረች ወይስ ጨመረ?
ኧረ ገና ናቸው። ገና እያወሩ እኮ ነው።
ገና
ገና እያወራን ከግርማ ጋር እስካሁን
እሱም ልጆቹ ብድር- ብድር በ- የብድር ባለሙያዎቹ ይጠራላቸው ይጠራላቸው ነው።
ምን አልሽኝ?
የብድር ባለሙያዎቹ ይጠራላቸው ይጠራላቸው ነው መሰለኝ።
እ፣ ወጥቶ ሄደው ግን ግርማ የት ሄደው ነው የሚሉት? እ? እ? ለምን ወጥተው? ለምሳ ወጥ- ለምሳ ወጥተው ነው? ስሚ አዎ
ምን ውስጥ ሆነች ነው? ቢሮ ውስጥ ነሽ?
ማው ቢሮ
ምንድን ነው ታዲያ እንደዚህ የሚጨጨው? በስመ አብ ምንድን ነው ይሄ? እንደዚህ የሚጨጨው ማን ነው? እስራት ነው እስር?
customer ኡ ነው ኧረ እባክሽ እንደዚህ የሚጮህ
ከስተመሩ
የለ። ኧረ እናንተ ተመቻ- ተመቻች- ተመችቶሻል?
አምሽቶሻል እ። የምሬን ጥሩ አደረጋችሁ። አሁን ብራችሁ ታዲያ እንዴት ሊሆንላት ነው? እ?
ምን እንደሚሆን እንኳን አላወቅኩም።
ግን የማሻሻው ጋር እንደሚሆን በጣም ነው። እንዴት ነው ይህንን ለብራስ ገበታ እንዴት ነው ይህንን ለብራስ ገበታ ልክ ነው
ብዙ ጊዜ እኮ መተ- እንትን እኮ መፈተሽ
ያደርጋለች
ብዙ ጊዜ ዋደ
ምን አድርጋ እኔ ከ- እኔ አይሰማኝም እኮ እያልሽኝ ነው።
ብዙ ጊዜ ዋደ እሱ አባል ከሆነች ኧረ ብዙ
ብዙ ጊዜ ሆነ አባል ከሆነች እሷ ይሰጣታል ነው
ብዙ ጊዜ ምናምን ከሆነ እኮ ሰው መስጠት አለበት ታዲያ ከገባሁ እራሱ እኮ።
ተለፈኛ የመጣች እኮ ዛሬ ነው እዚህ ቢሮ የመጣችው አይደል? ሚሏት እንጃኔ እንግዲህ ሚሏትን ትነግረሃለች እና እንዳያዘ- እንዳያዘጓት ነው የሚልሽ።
ለጉላታ እንደ አ እና ለጉላት ነገሩላታ እንዴ ነው ያልገባኝ ቀራች የብድር ባለሙያን አስቀሯት። ከማርኬቲንግ ጋር አንድ ላይ የሚሰሩ ነው። እኔ ምን ገብቶኝ ነው ደግሞ ደውዬ እንደዚህ ያደርጉላት ነው ደግሞ ብድር ነው ሌላ ልኮው የሚነግረው ድሮስ እ እ?
ድሮስ ብድር ነው ይመሽ ከቻልሽ በራሽ ስልክ ደውዪልኝ ቀለው ወይ ወጥተሽ አውሪኝ።
እሺ እሺ እሺ በቃ
በራሽ ወጥተሽ አውሪኝ ወይም ከዛ ጋር እሺ በቃ
ምን አልሽኝ ቻው እኮ ወጥተሽ ታውሪኝ ነው ለእኔ ደውልላለሁ እሺ እኮ አዎ፣ ደውዪ። ኧረ እኔ ሆነ